അസമാന സാമ്പാണ്
ሄሎ አቤት
ሰላም ጤና ይስጥልን። ቴሌቪ
አብራችሁልኝ ያርዳለሁለ
እ፣ አዎ የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል። በትኬቱ እርስዎ እድሎትን መሞከር፣ ጌሞቹን መጫወት። አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ሶስት ቁጥር ላይ ለመጫወት የሚል አለ። ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው መጫወት ይችላሉ። አቤት ማቋረጥ